ነው።
ጤና ይስጥልኝ ከብዛ ኢትዮጵያ ነበር የምደውሎ መስመር ተቋርጧል።
አዎ መስመር ተቋርጧል።
የድራፍት ማሽኑ ምን ሆነ ነው ያሉት?
ጌ- ኬጁ ላይ ወደ ከእንትን ኦክ- ኦክሲጅኑ ወደ ድራፍት የሚያስተላልፈው ንፋስ እያስገባ ተቸገረን እና ገመዱ ላይ በጣም ያለው ነው line ኑ ላይ ያለው ነው።
ገመ- አዎ line ኑ ላይ በቃ ከእንትኑ ከቀጥታ ከኦክሲጅኑ ወደ line ኑ ወደ እዛ የሚወስደው በጣም አስቸገረን እና ንፋስ እየገባ አረፋ ነው የሚያወጣው።
እሺ ደንበኛችን ጥያቄዎትን መዝግቤ ለጥገና ክፍል አስተላለፍ ያለው ወረፋ ካልገዛ እሺ፣ ጥገና እኔ ክፍሎች በሁለት ሰዓት ውስጥ ይመጣሉ። ሌላ መረዳት ነገር አለ?
እሺ፣ የኔ ቆንጆ አመሰግናለሁ የኔ ቆንጆ።
ለደወል እኔም አመ- ባሊያስ መልካም ቀን